ሄሎ ሄሎ ወይ ኤልያስ ነህ?
አ ከወርቃ ኮፊ አልሰጡኝም ብለኸኝ ነበር። ሰጡህ እንዴ?
አልሰጡኝም።
አልሰጡህም?
አ አገናኘኝ እንዴ?
እሺ ምን አገናኝ
ሄሎ ሄሎ ወይ እ፣ ወርቃ ኮፊ አወርቃ አሁን አናግሬሽ ነበር እና አምስት ደቂቃ ይቆያል ብለሽኝ ነበር።
አዎ ይደርሳል ብዬ ነበር፣ አልደረሰም።
በቃማ ተውት። እሺ cancel ይሁን፣ አትስጡ። cancel ይሁን። ልጁን አገናኝ።
እሺ
ሄሎ
ሄሎ ወይ
ኤልያስ አ በቃ አትፈርም። እሺ ትተውጣ።
ትችሉታ አዎ አትፈርም፣ ትተውጣ።
እሺ እሺ ካንስል ይሁንልሃል።
እሺ